ሌላው ጤና ይስጥልኝ በምስል hello ሰላም።
እንዴት ዋልሽ?
እ ት- ለም- ተመዝገ- ለመመዝገብ ፈልጌ ነበር እና ክፍያውን ከፍዬ በምንድን ነው በምን ስልክ ነው ምልክላት? ቅድም ክፍያውን- ደውዬ ነበር።
ነው እንዴ? እሺ ስልክሽን እኔ ልያዝና አሁን እኔ text አደረግልሻለሁ። ዜሮ ዘጠኝ ስድስት ስንት ነው? ማለበን ይቅርታ።
ልካልኛለች account ልካልኝ ነበር።
እሺ ከዛ በምንድን ነው ቴሌግራም ላይ ምልካው? ዜሮ ዘጠኝ ሰባ አምስት ሀምሳ አንድ ስልሳ ሶስት ስልሳ ነው ምልካው?
አዎ፣ በሱ ስልክ ቁጥር ስምሽን፣ ስልክሽን፣ ኢሜል አድራሻ፣ ያስገባሽበትን የብር መጠን screenshot አድርገሽ ፎቶ አንስተሽ ትልኪልኛለሽ።
እሺ እሺ፣ አሁን እልካለሁ።
እሺ እሱን መልካም።
ለመሽ እሺ እናቴ፣ እሺ፣ እሺ፣ እሺ፣ እሺ።